ሄሎ
ሄሎ ጤና ይስጥልኝ።
ሰላም፣ ጤና ይስጥልን።
ሰላም ነው።
እግዚአብሔር ይመስገን።
እ ልጅ ከሚዲያ መጠቆም ይቻላል እንዴ?
ምንድን ነው የሚጠቁሙት? ይቅርታ፣
እ ልጆችን ለመጠቆም
የአንቺ ልጆች ናቸው?
አይደለም።
እ
ሌላ
እድሜያቸው ስንት ነው?
እድሜያቸው ከ- ከአራት አራት ምናምን አካባቢ ያለ አንድ ሰው ብቻ ነው መጠቆም የምትችይው።
እ
ስንት ሰው ነው መጠቆም የምትፈልጊው አንቺ?
አንድ ሰው
ይቻላል። ምኖችሽ ናቸው?
ኧረ ምንም አይደለም። ሚዲያ ላይ ያለችው እማማ ዝናሽ የምትል የምትባለዋ ትንሿ ልጅ አሀ ሊ- እ link ኳን በ link ኳኗ መስልኪልን
አ፣ የእሷ ልጅ ስሟን፣ ስሟን፣ ስልኳን፣ የቤተሰቦቿን ታውቂያለሽ?
ወይ እኔ አላውቃትም።
ሊ- ያየሽውን link በቴሌግራም ነው የምትልኪልን።
ነው እንዴ?
አዎ
እሺ እንትን በቃ ሌላ እንትን ላይ ነው ቁጥሩ ሌላ ነው መሰለኝ። ይሄ የማሰልጠኛው ሌላ ቁጥር ላይ ነው ካለ። እሺ።
ችግር የለውም። እኔ ንገርሽ።
አይ ይሄ መ- ስልጠና በኦንላይን ስልጠና ያለው ማለት ነው።
ወጌሻ ለመማር ፈልገሽ ነው?
አዎ ለመማር በኦንላይን እሺ ይቻላል።
እ፣ ጠይቄ ባለፈው አስራ አምስት ሺህ ብር ነው የሚከፈለው ምናምን ብለው ነበር።
እሺ አዎ
እንደዛ ከዛ ሌላ ልጆችን ለማስተማር ነበረ።
ክፍያው አንድ አይነት ነው ለልጅም ሆነ ለአዋቂ።
አረ አዎ
ምንም አስተያየት የለውም።
ክፍያው እንዲቀንስ ፈልገሽ ነውማ?
እ፣ አይ ክፍያው ይሄ የመጨረሻው ነው። አስር ሺህ ብር ነበረ ከዛ አስራ ሁለት ሺህ አምስት መቶ discount ነበር። አሁን የመጨረሻ ክፍያው ነው አስራ አምስት ሺህ ነው።
ምንም አትረዱንም። ትንሽ ለልጆችን ለማስተማር ነበር።
እኮ discount ጨርሰናል።
ምክንያቱም አሁን እኛ ባሌ ጎባ ላይ ነው ያለ ነው። ለዛ ነው።
እማዬ discount አሁን ጨርሰናል። ይቅርታ በጣም
እሺ እሺ፣ እናመሰግናለን ስለደወሉ።
እሺ።